hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልን። ሰላም እንትን ነበረኝ order ነበረኝ driver ጋር ገብቶ
እሺ location ተሳስቶ ትናንትና ከትናንት ወዲያ ነው just ለትናንት ነበረ የሚደርሰው።
እሺ አሁን ለዛሬ እንደሚያመጣ ትናንት ተነጋግረን ነበረ።
አሳውቀው ነበር እዚህ ደግሞ አዎ፣ ለእናንተም አሳውቄ ነበረ።
እሺ አ- አሳውቄ እንትን በዩ አለ እኛ transfer እንትን እናደርጋለን እንዳለ ይሰረዝና ወደ አንቺ ተመልሶ እንደገና ታዣለሽ okay ብር refund የነበርሽበት ይደረጋል ቦታ ተብሎ ነበር።
ብር refund ይደረጋል ተብሎ ብሎ ነበር። driver ኡ ጋር ደግሞ ሲደውል ይዤ ወጥቻለሁኝ አለ።
እሺ፣ order እንትን ላይም detail ላይም ሳይ ወደ driver ሄዷል።
አዎ ከዛ ሲደውልልኝ ነው እኔ ልደታ አካባቢ ስለሆነ የምሰራው እዛ ጋር ሆኜ ነው እንትን ያደረኩት እስኪ ስልክ ቁጥር ይንገር ዜሮ ዘጠኝ አስራ አንድ አስራ ስድስት ስልሳ ስድስት ሰባ አራት ዛሬ ደግሞ ስልኩ አይነሳም የ driver ኡ
ድንች ነው አስራ አምስት ኪሎ አዎ ድንች አስራ አምስት ኪሎ okay፣ አዎ refund ላይ ገብቷል። ይሄ ብር ነው የሚመለስልዎት። okay፣ ብር ይመለስልዎታል። ይቅርታ በጣም አይ ችግር የለም እሺ
ተመስገን